ሄሎ
ሄሎ ሄሎ ሰላም ጤና ይስጥልኝ።
እ ጤና ይስጥልኝ።
አብሮ ይስጥልን። ፍሊንትስቶን ሆምስ ነው የደወሉት። ምን ልርዳዎት?
አዎ አይ እኔም የእናንተው ደንበኛ ነኝ። እ እሺ።
ጊዜው ጊዜው ረጅም ነው። ከእናንተ እ።
ቤት ገዝቻለሁ አሀ እ እና እ እንትን ነበር አሁን ካርታው ወ- እ ካርታ ያው የእናንተ ጋር ያለውን ካርታ ሰጣችሁኛል። ውልም ተፈራርመን ጨርሰናል። ግን እ ወደ ስሜ አልዞረም ነበር ካርታው በእኔ ስም እ።
አሁን ለማዞር እ፣ ስፈልግ እ፣ ክፍለ ከተማው ሄደን እ።
እ፣ ሊ- ሊዝ የተከፈለበት እ፣ ተጠናቆ ማለት በአጠቃላይ አሀ እስኪ ቢሮ መጥተው ያናግሯቸው።
አ- አቤት ቢሮ መጥተው ያናግሯቸው።
ቢሮ አዎ
ቢሮአችሁ የት ጋ ነው? አሁን ገርጂ ቦሌ ሆምስ ጋር አለን።
ገርጂ ቦሌ ሆምስ አዎ
ያው በፍሊንትስቶን ስም ነው አይደለም?
አዎ አዎ ነጭ ፎቅ እሺ።
ይታየታል።
እ?
ኮሪያ ሆስፒታልን አወቁት?
ምን- ምን አል- ምን ኮሪያ- አልሽኝ?
ኮሪያ ሆስፒታልን አወቁት?
ኮሪያ ሆስፒታል። አዎ እሺ፣ አዎ በሱ ጋር ወደ ቦሌ አፓርታማ የምታስወጣ አስፓልት አለች። መሀል ላይ ፍሊንትስቶን የሚል ህንጻ አለ። እዛ መጥተው እሺ።
ያናግሯቸው።
እሺ እግዜር ይስጥልኝ።
እሺ
እዛ መጥተው ቢሮ አናግሯቸው።